Hello? Hello?
ሌላ ጥናት ጤና ይስጥልኝ።
አማን ነው።
ሰላም እንዴት ነህ?
ጋሞ ዞን አካባቢ ነው የምደውልልህ። ትላንት ደውዬ ነበረ የሆነ እደውላለሁ ስልክ ምናልባት ስምህን ንገረኝ እስኪ።
ለምለም ብዬ ትላንት ደውዬ አዎ አዎ፣ ምንድን ነው እሱ case እ፣ አሁን እየተ- እ፣ እየተወያዩበት ነው አሀ፣ አ፣ ተይዟል። ምን ላይ እንደደረሰ እኔ ደውዬ ያሳውቅሃለሁኝ።
okay ግን ተይዟል፣ እ፣ እየተ- እየተጣራ ነው ጉዳዩ።
ማ- ማለት እየተጣራ ነው።
አዎ አዎ፣ check እየተደረገ ነው። እኔ ቼ- እ፣ ተከታትዬ መቼ ና።
እንደሚ- መቼ እንደሚላክልህ እ፣ አሳውቅሃለሁኝ፣ እደውልልሃለሁ እኔ።
እሺ በቃ እሺ።
እሺ፣ እሺ፣ መልካም ጊዜ ነው።